Hello hello hello ሄሎ
አቤት ሰላም ጤና ይስጥልኝ ቤት ቤት አይ ሰላም ነው። ትኬት check እንድታረጊ ብዬ ነበረ።
እሺ cashier በኋላ- ቁጥሩን ትነግረኛለህ?
ምን ቁጥሩ ልንገርሽ?
አዎ F O
አይ ቁጥሩን ሳይሆን cashier code የምትላለች ቁጥር ብቻ የያዘች
cashier code አዎ መጨረሻ ላይ
እ፣ ስንት ናት ድጅቷ?
ሰባት digit
cashier code ትኬት ላይ ነው ያለ? ምን- ከታች ነው አዎ።
ከላይ?
ከታች መጨረሻ ላይ ያለች cashier code የምትል okay cashier code እሺ፣ ዘጠና ዘ- ዘጠና ስድስት ዝ- ዘጠና ስድስት
okay፣ የሆነ ልሞብኝ እኮ ነው ቁጥሩ ዘጠና ዘጠኝ ማለት ዘጠና ዘጠኝ ስልሳ ስምንት ስልሳ ስምንት አራት ሀምሳ አራት
እሺ ሰላሳ ብር ገብቶላል። እሺ ቦነስ ለቆላል።
ሰላሳ ብር ነው።
አዎ
እሺ፣ እሺ፣ እሺ መልካም እሺ።
እሺ፣ እሺ